ሄሎ
ሄሎ ወይ በቴሌ ብር ነው እንደምቆርጠው
እንትን ንግድ ባንክ እኮ ገባኝ። በ CBE ም ማለት ነው እ እ ድምፅሽ ያስተጋባል። የሌላ ሰው ድምፅ ነው የምትሰማው።
በ CBE ብር ነው
አዎ CBE ብር
እኮ ከ account ኡ ብሩን ከመጣሉ በዛ በቃ መክፈት ትችላለህ። ሌላ code no።
ምናምን የምትሞላ ነገር ምናምን የለም።
no ከ account ኡ እኮ የሚመጣ አይደለም። ይኸውልሽ ምን እንደሚል ታውቂያለሽ? አሁን ለምሳሌ የሁለት መቶ ትኬት ነው የቆረጥኩትና አንድ ሺ ሰባት መቶ ምናምን ብር ይለኝና እም በዚህ account አስገባው ይለኛል። ከዛ የ receipt number ይሁን የ receipt number code ኡን አስገባ ምትል ባዶ ቦታ አለች።
okay የከፈትክበትን receipt code ኡን አስገባለት ከላይ transaction number የምትለው
እሺ እሺ